Hello ጤና ይስጥልኝ ቤስት ቤት ቃል ኪዳን ነኝ ምን ልርዳዎ?
ከቴሌ ብር ወደ ቻፓ ልኬ ብር አልተቀበለኝም እስካሁን ድረስ።
ቆርጦታል ከአካውንቶ ላይ?
ከ account ላይ ቆርጧል። አዎ እሺ message ልኮሎታል አይደል?
አዎ message ገብቶልኛል።
በቃ እሱ message እና ቤስት ቤት የሚጠቀምበትን ስልክ ቁጥር ቴሌግራም ላይ ላኩልን።
በዚሁ ስ- ስልክ ማለት ነው።
አይ ዜሮ ዘጠኝ ዜሮ ሶስት
ቆይ እሺ አንዴ ዜሮ ዘጠኝ ዜሮ ሶስት
አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት እሺ መልካም ቀን።
እሺ